ቆርጦ መሰለኝ ሁላም ዌሳ ምና
hello hello ጤና ይስጥልኝ።
ሰላም፣ የኔ ውድ አላክሽልኝም እኮ አላየሽውም መሰለኝ።
ይቅርታ ምን ነበረ?
ቴሌግራም ላይ account ልከሽ ነበር cashier code
እ ልከህልን ነበር እንዲሁም አስራ ሁለት ሀያ cashier ዘጠኝ ኮድ ዜሮ እ?
ንገረኝ። እንደዚሁ አስራ ሁለት ልክልን ተብለህ ነበር ኧረ ልክ ያለው አይል ያለው አስራ ሁለት ንገረኝ እ አስራ ሁለት ሀያ ዘጠኝ ቅድቡን ነው እንዴ የምትለኝ? አዎ አዎ የኔ አዎ። አይ እሱን ልክ ይልሃለሁ።
አላክሽው ይመጣል እንዲያርሙልክ ለአንተ እንዲያርም- ሳይሆን ለ provider ኦቹ ልክ ይላቸዋለሁ እንዲያርሙልክ።
መቼ ነው ለዛ ነው።
የሚቀረው?
ያው ን- ልክ ይላቸዋለሁ። አንድ አምስት ደቂቃ check አምስት- ያደረጉት ነው።
አምስት ደቂቃ ሌላ ጊዜ እኮ አምስት ደቂቃ አይደል? አንድ ደቂቃ አይቆይም የኔ
አዎ ይሄ ሌላ ጊዜ እኛ ስለምናደርገው ነው። አሁን ያንተን እኔ ማረም ስላልቻልኩ ነው የላኩልክ።
እሺ
አሳውቃለሁ።